ጤና ይስጥልን። የድሮ ጋር ባኮ መደርደር ጤና ይስጥልኝ።
ሰላም ጤና ይስጥልን።
አለን ይመስገን። የቫይታሚን ሲ መድኃኒት አለ እንደ ፋርማሲ ቫይታሚን ሲ
ምን አሉ?
ቫይታሚን ሲ ፈልጌ ነበር።
ቫይታሚን ሲ።
እም፣ እሺ ቆይ አንዴ transfer ላድርግሎት። መስመር- መስመር ላይ ጠብቅ። ሄሎ ጤና ይስጥልኝ። የድሮ ጋር ባኮ ተመደርደው ጤና ይስጥልኝ።
ሰላም።
ቫይታሚን ሲ ፈልጌ ነበር
እሺ ቫይታሚን ሲ የፊት ነው ወይስ የሚዋጣውን ኪኒን ነው?
የሚዋጣው ነው የፈለገው።
ብቻውን ቫይታሚን ሲ አዎ፣ እሺ check ላድርግልህ እንዴ። እሺ አለ። የት አካባቢ ነው? የትኛውን የፈለከው? ይኸውልህ በዱቄት መልክ የምትበጠበጠው አለች። ከእንደገና ደግሞ ኪኒኗ ውሃ ውስጥ ተጨምራ የምትፈላ ኪኒን አለች አይደል?
እሷ እሷ ነው የፈለገው። አዎ።
እሷን የፈለከው?
እም፣ እሺ ቆይ check ላድርግ። እሺ ደውዬ check አድርጌ መኖር አለመኖሩን መልሼ ልደውልልክ ያለውን መጠኑን ላረጋግጥና እሺ